ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ብሮንጎሊ ኬር መስቀል ፍላወር ብራንች ነው።
አዎ እሺ፣ ደንበኛችን ከአርሲ ነው የምደውልልዎት። ደዴት እሺ።
እባላለሁ።
እሺ የእርስዎን ስም አልበን።
እልኝ
እሺ፣ ደንበኛችን በፖሱ ምንም አይነት ትራንዛክሽን እያሳየን አል- አይደለም። ምናልባት ያጋጠማችሁ ችግር ካለ ለመጠየቅ ነበር።
አይ ምንም ችግር አላጋጠመንም። ትላንት እንደው መተው አብዴት አድርገውታል እንዲሁ በፖስት መንገድ የሚገበያይ ሰው ስለሌለ ነው እንጂ እሺ፣ ትላንት አስተካክለውታል። ምንም እንትን የለውም።
ተስተካክሎታል።
አዎ ያ
እሺ። ምንም አይነት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቃል።
እሺ እሺ thank you እናመሰግናለን። መልካም ቀን ይሁንልዎት።
እሺ